disciplinar spirit ሲወቅቱ እሺ አሁን አመልክተው ነበር አይደል? ደንበኛ። እሺ ቁጥር እየሰጠሁት ነበረ። ቁጥር ላስይዞት የቴሌግራም ቻናላችንን ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት አዎ በዚህ ቁጥር screenshot ይላኩልን ወደ ቴሌግራም ቻናላችን። ይሰማል ደም